ለማን ይባላል?
hello፣ ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
ይሄ D4D መኪና
እሺ፣
ዋጋው ስንት ነው?
በሻርኩ ነው ያለን አባት ሁለት ሺህ ስምንት ነው አዎ።
እና ሁለት ሺህ ሰባት ነው ያለን። ቴሌቲ በሁለት ሺህ አንድ ነው ያለን
በሁለት ሺህ አንድ ስንት ነው?
ሁለት ነጥብ አራት
እሺ፣ አመሰግናለሁ። ደውልላችሁ እሺ